ጤና ይስጥልኝ የሎቪዛ ሊዲያ ነኝ። የባኮትን ምን አይነት የጉዞ መረጃ ልስጥዎት?
አብሮ ይስጥልን።
አብሮ ይስጥልን። እንደምን አይናችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን።
አውሮፓ መሄድ ፈልግ ነበር፣ መረጃ ለማግኘት ፈልግ ነው።
እሺ፣ አውሮፓ በምንድን ነው መሄድ የፈለጉት?
አ
ምን አሉኝ ደንበኛችሁ?
አ አውሮፓ መሄድ ነው የፈለግኩት።
እሺ፣ አውሮፓ በምንድን ነው? በስራ ነው? በትምህርት ነው? በምንድን ነው መሄድ የፈለጉት?
በስራ በስራ።
አ እሺ፣ ደንበኛችን በመጀመሪያ ፓስፖርት አለው?